ሄሎ ሄሎ ሰላም ጤና ይስጥልን።
ጤና ይስጥልኝ።
ሄሎ ሄሎ
ሰላም ጤና ይስጥልን።
ይህ ስልክ ስትደውልም አላንሳም። ስለዚህ እኮ እንደወልከው ነው።
ምን አሉ?
ይህ ስልክ ስትደወል
ኔትወርክ አላሳየም። ስለዚህ ነው።
ምን አሉ?
ይህ ስልክ ስትደወል ሄሎ ጥሪ ማሳ ጥሪ ማሳመሪያ ነው አይደለም።
እ ይህ ስልክ ስትደወል እ ሰው በኔል ስትደወል አላሳየም። ለም- ስለዚህ ነው የደወልከው።
ዘጠኝ ዘጠና አራት ላይ ደውሉ። ይቅርታ ያለ ስልክ አላሰራማ።
እዛ ላይ ደጋግሞ ይደውሉ፣ ይሰራል።
እሺ